hello አቤት ጤና ይስጥልን ከቤት ቤት ነው የምደውልለት ያወራሁት ነበር።
እሺ እ፣ ጥያቄዎትን ግልጽ ስላልሆነልኝ ነው
virtual ነበር በልቼው ብሩ ሁላ አላስገባልኝ።
እሺ round ኡን screenshot አድርገው ላ- ይላኩልን ብዬት ነበር
screenshot አድርጌ ላኩልሽ እኮ ሁሉንም ጨዋታውን አይደል
ያሸነፉትን round ማለት ስንት ብር ነው ያሸነፉት አራት መቶ ሰባ ሰባት ብር በሁለት መቶ ሀምሳ በሁለት መቶ ሀምሳ ነው የቆረጥኩት። በሁለት መቶ ሀምሳ በሁለት መቶ ሀምሳ ሁለት ጊዜ ቆርጬ አንዱ ከሸፈ አንዱ ደግሞ ተሳክቷል። የተሳካውን ደግሞ አልሰጥም አለኝ።
እሺ አሁን ነው የተጫወቱት አዎ አሁን ከትንሽ ደቂቃ በፊት screenshot አድርጌ ላክልሽ፣ virtual ኡን ልኬልሻለሁ። ቀድሜ
እ፣ win ያደረጉትን አያሳይም መጀመሪያ የላኩት screenshot
screen ዊና አላረምም ግን አራት መቶ ሁለት መቶ ሀምሳ ደግሞ ታች ያለውን void ነው የሚለው እኮ ሁለቱም win ያደረጉት የለም እዚህ ጋር hello
ጨዋታው ሶስት ጎል ይገባል በሁለት መቶ ሀምሳ በጨዋታው ሶስት ጎል አይገባም በሁለት መቶ ሀምሳ ነው የተጫወተው። ደግሞ ከሁለት አንዱ መሳካት ያለበት ነገር ነው፣ ተሳክቷል።
በድጋሚ screenshot አድርገው ይልኩልን እሺ እሺ ልክልሽ።
እንዲታይ አድርገው እሺ እሺ